Pipini
ሄሎ አይ፣ ቢኒያም ነኝ ጅማ ኤጀንት።
እሺ፣ ቢኒያም እሺ፣ ምን ነበረ?
አዎ ጄሪ እና እኮ የቤት ያናግረኝ ነበረ።
እሺ፣ ምን ስለምን ነበር?
አይ እያወራሁ ነው፣ ፎቶ ልክ ያለው እና ስለ ሪደም እያላደርግም ለዳስተካክሉ ነው ቴሌግራም ላይ ጽፋል።
አዎ እስኪ አገናኝ ከነሱ አሁን ማን ላገናኝ? ጄሪ እ ብን እንጃ ቢኒያምን ያ- የቢኒያም ማን ነው በላ ቢኒያም ጅማ ማን ነው ያዘው እሺ፣ አንዴ ጠብቅ። እሺ፣ አንዴ ላስተላልፍልሽ።
እሺ። Hello ወይ ወይ ቢኒያም እ እንትን ጨዋታውን ያቁም እንዴ እንትን አላስራ ስላለ እ እንትን ጨዋታውን ያቁሙ አያጫውት redeem አላ- redeem አላደርግም ብሎ ነው ወይስ ምን ብሎ ነው?
አዎ አ redeem አላደርግም እያለ ስለሆነ restart ምናምን አድርጋችሁ ሞክራችሁታል?
አዎ ትኬት እኮ ለአንቺ አይደለሽ ጄሪ ናት ማለት ነው ትኬት ላክልኝ ብላኝ እኮ አይ ትኬት እኔ ነኝ ላክልኝ እኮ እኮ እኔ ነኝ ግን Okay አሁን እ የላክልኝን ትኬት ሳየው ሁለቱንም redeem ተደርጓል ነው የሚለኝ። እኔ አረ ከዛ በኋላ እኮ አሁን እኮ ደውዬ አውርቻት ነበረ ጄሪ አንቺ ከዛ በኋላ ያወራችሁ ጄሪ ናት።
አዎ እም።
Okay ድጋሚ ልካል። ስለዚህ እነዚህንም check ታደርጋቸው።
አዎ እና ወይም ላናግራት ብዬ እኮ ነው እሷን ካልሆነ ስራ ይዛ ነው እሺ አይ ቆይ ያው ጄሪ ጄ ይዘሻል ስልክ ቢኒያም በቃ ቆይ አንዴ እሺ ቢኒያም እሺ እሺ
አይ አለ Hello ሌላ ዜሬ አቤት ምን እኔ የምልሽ እ እንትን ስለ ማጫወቱን ያቁም ለጊዜው አላሰራ ምናምን እያሉኝ ነበረ በጣም late ይሆናል።
በቃ እንትን እ redeem አላደርግም እያለ ምናምን ስንት ነው አሁን? ስንት ነው event? ስንት ነው redeem አላረገላቸው ያለ?
አ- አ- በቃ ሁሉንም ትኬት እኮ ነው አላደርግም እያለኝ ሁሉም ትኬት አያረግም።
አዎ ቅድም አውርተሽው ነበረ አዎ partial ነው Yeah።
ይላል። አዎ። በቃ እሺ፣ እስኪ አንዴ እናሳውቃቸው ነው። በጣም እስ- እንደዚህ ች- በጣም የሚያስቸግሯችሁ ከሆነ እሺ ወይ አቁመው፣ ግን እኛ እናሳውቅናለን።
እሺ እንደውም እየደወለ ነበረ በቃ እሺ እሺ እሺ